ጤና ይስጥልን ዶንኪ ቲዩብ ነው።
ወጌሻ ላይ ለመመዝገብ ነበር እህቴ።
እሺ ይቻላል። ስሞት ማን ልበል
የአብ ስራ
የአብ ስራ ማን ተካበ
ማን አሉ?
ተካበ
እሺ ስልኮትን
ዜሮ ዘጠኝ ስልሳ ስምንት እሺ ዜሮ ዜሮ
Okay አስራ አንድ ዜሮ አምስት አማራጭ ስልክ ልስጥሽ ምናልባት
እም፣ ችግር የለም። ይሄም የሚሰራ ሌላ ካሎት ደግሞ
ዜሮ ዘጠኝ ሰባ አምስት በሰባ አምስት እሺ ንገረን።
አስር አስራ አምስት አስራ ስድስት ሰባ አምስት አስር አስራ አምስት አስራ ስድስት
አስራ አምስት አስራ ስድስት ነው ያሉኝ። አ?
አዎ ከየት አካባቢ ነበር ደውሉልን?
እዚሁ አዲስ አበባ ነው
አዲስ አበባ ሆነ ሰፈሩ
እ፣ ቱሉ ዲምቱ
ማስታወቂያው ምን ላይ ነበር ያዩት?
ቲክቶክ ላይ
ኦንላይን ነው በአካል ለመማር ያሰቡት?
በአካል
እሺ፣ ስልጠናውን የምትሰጠው ሀያት ተስፎ ሲኒማ ነው። የሶስት ወር ኮርስ ነው።
እ፣
በሳምንት ሶስት ቀን ከአስራ አንድ ተኩል እስከ አንድ ሰዓት ተኩል ነው class የሚሆነው። ወር ከአስራ አምስት ቀን እያደረግን እንቀጥላለን። አስራ አምስት ቀኑን ደግሞ assignment በተማሩት መሰረት ቪዲዮ ይሰራሉ።
እ፣ በትምህርት መሰረት ደግሞ ለአንድ ወሩ ቪዲዮ ሰርተው የመመረቂያ ጽሑፍ ይቀርባሉ። ማለት የመመረቂያ ቪዲዮ ይሰራሉ።
Okay ምን ስለ ስለ ዩቲዩብ ነው እንዴ ስልጠና?
ያው
Okay ስለ ዩቲዩብ YouTuber ለመሆን የዩቲዩብ አልጎሪዝም አዎ፣ ዩቲዩብ ላይ እንዴት ነበርና አልጎሪዝሙን ነው።
Okay እሺ እሺ
እሺ ልመዝግቦት።
እ፣ አይ ስ- ስለ YouTuber ነት አልመሰለኝም ነበር።
Okay ይቅርታ ዩቲዩብ ላይ ነው። ችግር የለም። እሺ ስለደወሉ እናመሰግናለን። መልካም ምሽት።
በጣም